ሰላም ጤና ይስጥልን ጭብጭብ አብሮ ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን።
እንትን ነበር የ order የሰኞ ነበር እና አሁን ቅርብ ሰዓት አናግሪያት ነበር። refund ይደረጋል ተብዬ ነበር፣ አልተደረገልኝም እስካሁን።
ምን ሆኖ fail አድርጎ ነው?
አዎ ማለት ኦ- ለ- የሰኞ order ነበረ እስካሁን አልደረሰም order ኡ እና refund አድርጌልህ ድጋሚ order ታደርግና ለነገ ማ- ይደርሳል ምናምን ብላኝ ነበረ።
ተብሎ ነበር።
አ አ
እሺ እስኪ refund list ላይ check ላድርገው። ስልክ ቁጥር ይንገሩ እሺ።
መግባቱን እሺ ዜሮ ዘጠኝ ስልሳ ስድስት ስልሳ ስድስት ሰባ አምስት እሺ ሰላሳ ሶስት ስልሳ ሰባት
hello ወይ ወይ በቃ refund list ላይ አግኝቼዋለሁ። ነገ ጠዋት ልጅቷ ስትገባ refund ታደርጋለች። ስለሌለች ነው refund የምትሰራዋለች።
እሺ ጠዋት ላይ እናደርግሎታለን።
እሺ አመሰግናለሁ።
እሺ እሺ መልካም እሺ